ሰላም እንዴት ነው? ሄሎ ሰላም
ወይዬ ምን ነበር አልከኝ?
እሺ ሰላም አሁን ደውዬ ነበረ ሰባ ሀያ ሰባት
ሰባ ሀያ ሰባት ብለህ ነበረ።
አይ ኤዲት የሚደረግ ነው እና ኤዲት ያደረጉትን አንቺ ልታቂ ትችያለሽ እንደኔ ሰዓት እየሄደብኝ ስለሆነ ይዤ እንደወጣ ወርደር ፈርም
ኦኬ ተሰርቶ አልቋል።
የሆነ ወርደር አልቋል ብቻ ያው ቀይሩ ብላኝ ሌላ ቀይር ያለው ነገር አለችኝ እሱ የተቀየረውን order ይዤ ልሂድ እዚህ ጋር ግን edit ኡ እስካሁን አልተቀየረም
edit ኡ አልተቀየረም።
አዎ ቆይ ቆይ አንዴ አንዴ እሺ አንዴ ቆይ ልስቲ አትስጋ።
እሺ ቶሎ በይ ሰላም
እሺ ክፈትልኝ። እሺ ኔትወርኩ እምቢ ብሎ ነው።
አዎ እሺ አንቺ ጋር
አብዲ አብዲ ነህ አይደለ?
ወይ ነኛው ሰላም hello አብዲ።
ሰላም
ወይ የሰማሁህ ነው
እኮ እንዴት ላርግ
እኮ አንዴ አንዴ ልጠይቃቸው።
እኮ ጠይቂያቸው። እሺ የቀየሩትን edit ኡን ካረጉት ንገሪኝ፣ ጠይቂያቸው።
እሺ ቆይ አንዴ ደረግ አላልኩም። ምንድን ነው? ኤድ- እ፣ ሴራሚክ ስለዚህ ቢግ ዶን ተጠቀመ። እውቀቱ እኔ ልይ- ልይ-